Hello? ሄሎ ሄሎ ጤና ይስጥልኝ ሚያስቴን
እስቲ እንትን ቆይቶ ነው አይደል እንትን ያለው ምን ያለው የጠራው እኔ ጋር እኮ ጠርቶ ጠርቶ ጠርቶ ጠርቶ ነው ከዛ አንቺ ጋር የጠራው እየሰማሁት ነበር እኔ ግን ብጠራ አነሳሁት
እንደ ጠራ ነው ያነሳሽው አዎ ወዲያውማ አይጠራማ እንዴ እንትኑ ሰባት ሁለት ሁለት ራሱ ወዲያው እኮ አይጠራም
እስኪ መብራት እንደሚበት ሰባት ሁለት ሁለት ሶስት እሺ መብራት የደዊ እስኪ ሰባት ሁለት ሁለት ላይ